ሊዱ መምጣት ትመጣለች።
ጫናችን እየተሸጠ ማከል ባኩምንለው hello hello ሰላም ሰላም አለ ምን ልርዳዎት?
እ የዱባይ ትኬት በነጻ አለ ሲባል ሰምቼ
okay እሺ፣ መረጃ ልውሰድ። ሙሉ ስም ይነግሩኛል?
እ ሮቤል ሲሳይ
ሮቤል ሲሳይ አዎ የአያት ስም
ኃይለ ሚካኤል
ስሜ hello hello አቤት እድሜ
አስራ አምስት
እሺ፣ ፓስፖርት አለ?
አዎ
አስራ አምስት ነው እድሜ ያልከኝ?
አስራ አምስት እሺ፣ ስለ ኢቴስ የጥሪ ማዕከል መታቆም ትነግረኛል?
ስለ ኢቴክስ ማለት ምን አይነት አገልግሎት እንደምንሰጥ
እም፣ የምትሰጡት አገልግሎት እ፣ የበረራ መረጃ ትሰጣላችሁ እህ፣
እ፣ ስለ flight መረጃ እህ፣ ም፣ ትኬት መቁረጥ ስለ ቪዛ information ኖች ብዙ ብዙ ብዙ ነገር ትሰጣ እ፣ ቆይ እያስታወስኩ ስለሆነ ነው okay፣ ችግር የለም።
ይቅርታ ብቆይም ችግር የለም ይበቃል። አይ በቂ ነው፣ ጥሩ ነው። እሺ እ፣ ወደ ዱባይ ለመሄድ ለምፈለግ
እ፣ ወደ ዱባይ ለመሄድ የፈለግኩት እ፣ ጥሩ ስሜት ስላልሰማኝ ትንሽ የስነ ልቦና ጫና ምናምን ስላለብኝ ስራ ውስጥ ስለገባው ወጥቼ መዝናናት አለብኝ